የለው ጤና ይስጥልን። በስቲ ቤት
ነው የተበላ ነው።
እሺ፣ ዊዝድሮ አድርገህ አልገባልህም ነው?
ብዙ አልገባልኝ ፕሮሰስ ነው
በደወልክበት ቁጥር ነው ያለው።
በደወልክበት ቁጥር ነው። እሺ፣ አንድ የቀል የለም የደወልክበት ነው። ሁለት ሺህ ብር ነው ያልከኝ? ሁለት ሺህ ብር ነው ዛሬ ነው አይደል? okay አ processing ነው በቻፓ በቻፓ አሳውቅልሃለሁ። ትንሽ ጠብቀን እሺ። አባ ለቻፓ ላሳውቅልህ ትንሽ ጠብቀን። processing ላይ ነው ብሎክ ነበር ቅድም። እሺ እንደዛ ከሆነ የቻፓ ስልክ አለህ እንደ አንተ የቻፓ ስልክ አለህ? እሺ ያዝና አንተም ደውላቸው እኛም እናሳውቅልሃለን። አ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት